እንኳን ወደ ኢትዮ ቴሌኮም የጥሪ ማዕከል በደህና መጡ! እባክዎን የሚፈልጉትን ቋንቋ ይምረጡ! ለአማርኛ አንድን ይጫኑ For English, press 2. Afan Oromof, lakkoofsa tuqaa.
ለትግርኛ አርባ ይስቀጡ af soomaali taawwan shan
እና እንደዚህ ነው ሀና እንደዚህ ተደርጎ ያለሽ ከዛ በኋላ ይቅርታ ምንም ቁልፍ አላስገቡም እባክዎን የሚፈልጉትን ቋንቋ ይምረጡ አማርኛ አንድን ይጫኑ For English, press 2. Afan Oromof, lakkoofsa sadii tuqaa.
ለትግርኛ arba'ata isqaxu af soomaali taawwan shan
ይቅርታ ምንም ቁልፍ አላስገቡም እባክዎን የሚፈልጉትን ቋንቋ ይምረጡ ለአማርኛ አንድን ይጫኑ English, press 2. Afan Oromof, lakkoofsa sadii tuqaa.
ለትግርኛ arba'ata isqaxu af soomaali taawwan shan
ይቅርታ ከፍተኛውን የሙከራዎች ብዛት አልፈዋል። እናመሰግናለን። እባክዎን ወደ 8994 አጭር የጽሑፍ መልእክት ላኩ ወይም ለተጨማሪ ዕጣ ወይም መረጃ ይደውሉ።